ሄሎ ሄሎ ይቅርታ አባቴ አሁን ደውዬ ነበረ።
እሺ አዎ። ዘነባ ይቅርታ እስቲ ችግር የለውም።
እዚህ ሰው ሰራተኛ ትንሽ አስቸግራኝ ነው። እስቲ ቤት እሺ እሺ ችግር የለውም።
እሺ ምን አልከኝ?
በቃ ያው መረጃውን ወስደናል።
እ ያው TikTok ላይ share like ያርጉ ለብዙ ሰው ያጋሩ አድርጌያለሁ።
Yeah፣ TikTok ላይ በደንብ like አድርጉ።
share አዎ።
አድርጌያለሁ።
እኮ ለ- ለብዙ ሰው ያጋሩ መረጃውን እሱ እሺ ላይ እና እዚህ የሰጡን መረጃ አይተን እ፣ እንደውሉታል።
ግን የራሳችሁን link አይደለም የመጣልኝ። እቺ መላጣዋ እኮ- ልጅ ማናት?
አዎ በሷ አዎ ናት። በሷ በፍላጎት ነው አዎ የመጣች።
አዎ፣ ልክ ነው። እሱ- እሱን ነው share እንዲያደርጉ የምፈልገው።
እሱ share አድርጌያለሁኝ፣ text ም አድርጌያለሁ። message አስቀምጡ ብላ ነበር።
አዎ አዎ ልክ ነው።
እሺ እሺ፣ ዳቦ እሱን አይተን እንደውል።
ያመሰግናል።
እሺ እሺ፣ ዘነብ እናመሰግናለን። መልካም ጊዜ።
እሺ ባንተ እሺ ባይ።
ባይ